አለዛም ልቀቂኝ ሳልየለት ፍቅር ክያታስጨንቅኝ ክያሽ ጠበቅ አርጊኝ አለዛም ልቀቂኝ ሳልየለት ፍቅር ክያታስጨንቅኝ አንቺ ልጅ ሆደ ባሻ ነኝ አጥብቀሽ ያዥኝ ተስማምቶሽ ከያሽኝ ጽባ የለክተሽ እኔም ያንቺ ሆኜ አንቺም የኔ ከሆንሽ ፍቅርም ከለገሽኝ እኔም በቅርብ አለሁ መጣሁ ያዘኝ ካልሽኝ መቼ ሸሽሻለሁ ሆሆሆን እመጣለሁ ብለሽ መቅረትሽ ከፋኝ መቅረትሽ ከፋኝ እኔም በተራዬ በዘገየሁኝ በዘገየሁኝ እንደዚህ ማድረጉ መቼ አነፋፍቃል መቼ አነፋፍቃል የቀረበው ልብ ጭራሽ ያራርቃል ጭራሽ ያራርቃል አንቺ ልጅ ሆደ ባሻ ነኝ አጥብቀሽ ያዥኝ ከያሽ ጠበቅ አርጊኝ አለዛም ልቀቂኝ ላለየለት ፍቅር ትያታስጨንቅኝ ከያሽ ጠበቅ አርጊኝ አለዛም ልቀቂኝ ላለየለት ፍቅር ትያታስጨንቅኝ አንቺ ልጅ ሁን ባሻ ነኝ አጥብቀሽ ያዥኝ ፍክሩ ቀቶ አንድ ላንድ ማለቱ ቅርበሽ ተበቃኝ ያንቺ ሙልክ ውርቱ ልቤን አሸፍተሽ ፈገግታሽ አስሮኝ በቃ ምን እላለሁ አንቺው ግደኝ ሆሆሆን ሀሳቤን በሙሉ ይኩን ብላ ወስዳ ይኩን ብላ ወስዳ ጎረቤት ሳይሰማ ገስግሳ ማለዳ ገስግሳ ማለዳ ላለፈው ጥፋቷ ልቦኑ ቃሹና ልቦኑ ቃሹና ተርባ መታለች ልጅቷ እንደገና ልጅቷ እንደገና አንቺ ልጅ ሆድ ባሻ ነኝ አጥብቀሽ ያዥኝ አለዛም ልቀቂኝ ላለየለት ፍቅር ትያታስጨንቅኝ ያስጠበቃርጊኝ አለዛም ልቀቂኝ ላለየለት ፍቅር ትያታስጨንቅኝ አንቺ ልጅ ሆደ ባሻ ነኝ አጥብቀሽ ያዥኝ